ወይ ሰላም ስልክ ቁጥር ልስጥህ ከሰመራ የምትገኝበት
እሺ እ እ
ቅድም እኔ አላዘዝኩም ምናምን እያለችኝ ነው ብለህ ነበር አ አ አ እሺ ስልክ ልላክልህ እሺ ሌላ?
text አድርጊልኝ እሺ። እሺ text ላድርግልህ አዎ text አድርጊልኝ እሺ፣ በቃ እሺ አድርግላለሁ አሁን አሁን time ግን አስተካክልኝ ሾፍተን ደቂቃውን ስትጨርስ ደውላ በቃሉ ስትጨርስ ነሽም እሺ፣ እሺ።
እደውላለሁ እሺ አሁን እሺ እሺ